hello አና
hello አብርሽ፣ አቤት አቤት።
የቅድሙ ማለት ነው ከሰመሯ ከፍላለሁ ብለሃለች። ስለዚህ ቶሎ አድርስላት እሺ።
በቃ እሺ፣ ይኸው የሄድኳሽ አድርስላት።
እሺ፣ እሺ።
እሺ